hello
አቤት ጤና ይስጥልኝ ማዲባባ።
አብሮ ጤና ይስ- አብሮ ይስጥልን። ሰላም ነው?
አለ አለ ጌታ አለ።
እ፣ ቲክቶክ ላይ መኪና ለቃችሁ ነበር እና ምን መኪና እ፣ በስ- ዶቭ ሲለቃችሁ ነበር ሁለት ሺህ አራት ሞዴል
ሁለት ሺህ አራት አዎ አዎ
እና silver ኡ ነው?
እ?
silver ኡ ከል- silver color ነው።
አዎ ዜሮ ዘጠኝ አስራ አንድ ሰማንያ ሁለት ሰባ ሰማንያ ሶስት ይደውሉለት አለቃ
ዜሮ ዘጠኝ አስራ አንድ
እሺ አስራ አንድ ሰማንያ ሁለት ሰማንያ ሁለት
ሰባ ሰማንያ ሶስት
ሰማንያ ሁለት ሰባ ሰባ ሰማንያ ሶስት ሰማንያ ሶስት አዎ ሙዘሚል ብለው ያናግሩት።
እሺ እሺ ጌታዬ እሺ እሺ